ሄሎ
ወይላ
ሰላም ጤና ይስጥልኝ። ቴሌይ
ሚሴት ልኮኝ ነበረና
ምን አሉኝ?
ሚሴት ልኮኝ ነበረ
እሺ ምን ነበር ይገባለሁ ሚሴድ
የቴሌብር ፓኬጅ ምናምን ለሚ ይሄ ቴሌቪዥን ጌም አገልግሎት ነው። ጌሞችን ሲጫወቱ ሽልማቶች አላቸው።
አዎ
ቴሌቪዥን ነው እ ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ መምረጥ ነው። አማርኛና እንግሊዝኛ አለ።
እሺ
እሺ
እሺ እናመሰግናለን።
ችግር የለም።